Hello, yeah. Hello?
Hello, Dennis. Can I meet you? Protrax?
አዎ አዎ።
ሀዊ ይባላለሁ። ከሀዊ ፕላስቲክ መርቶች ሶሉሽን ነው የምደውለው።
እ?
ሀዊ ይባላለሁ። ከሀዊ ፕላስ ቴክኖሎጂ ሶሉሽን ነው የምደውለው።
እሺ
ድርጅታችን ዊፕላስ ቴክኖሎጂ ሶሉሽን አዲስ መተግበሪያን በመያዝ ወደ ገበያ መጥቷል።
እሺ
በዚህ መተግበሪያ ላይ ከሀምሳ በላይ የተለያዩ አገልግሎቶችን በአንድ ላይ ማግኘት የሚያስችል ሲሆን
እሺ ከእነዚህም ከምንሰጣቸው አገልግሎቶች መካከል ቶትራክ አንደኛው ነው
እሺ
እና በቶትራክ ስር ደግሞ የእርስዎ ድርጅት ስለሚሰጠው አገልግሎት በነፃ እንዲያስተዋውቅና ለሕዝብ ተደራሽ እንዲሆን እድሉን ሰጥተኖታል
ኦ እሺ
እና ከእርስዎ የሚጠበቀው ፈቃደኛ ከሆኑ በዚህ ስልክ እ?
ቁጥር እሺ ከእርስዎ የሚጠበቀው በዚህ ስልክ ቁጥር application link ልካለሁኝ
እሺ እም፣ በ link ኡ መሰረት ድርጅቶትን application ኑ ላይ ማስመዝገብ ነው። application ኑን Play Store ላይ ዊፕላስ ቴክኖሎጂ product የሚለው ላይ ያገኙታል
እሺ
እና እዚህ ስልክ ላይ የ application link ልላክ።
አዎ ላኪ እና ሊያው እና እደውልልሻለሁ። ይሄ አንቺ ስልክ ነው?
አዎ ማንኛውም ጥያቄ ካሉት በምዝገባ ሂደቱ ላይ ሰባ አራት ሰማንያ ላይ በመደወል ጥያቄዎትን ማቅረብ ይችላሉ። ከዛም በተጨማሪ text በሚደርሱት ስልክ በማንኛውም ሰዓት ጥያቄዎትን ማቅረብ ይችላሉ።
እሺ እሺ እሺ፣ እሺ አመሰግናለሁ።
እኔም አመሰግናለሁ።
መልካም ቀን።
እሺ